ጤና ይስጥልኝ። ወደ ስፖርት ነው የምንረዳውት።
ሰላም፣ እንዴት ነሽ? ደህና ነሽ?
እግዚአብሔር ይመስገን።
ከዚህ በፊት አሸንፌ ነበርና እስካሁን ብር አልገባም። already አንድ ወር እያለፈው ነው እና already እየደወልኩ እስካሁን መፍትሄ የለውም። ምንድን ነው? ዘጠኝ ሺ ዘጠኝ መቶ አምስት ብር
ቴሌግራም ላይ አዋርተውን ነበረ።
አዋርቻለሁኝ አዋርቻለሁ። በጣም ብዙ ጊዜ ጽፋለሁ፣ ግን ችላ ብላችሁታል።
ማን ነው በጣም ብዙ ጊዜ የሚደግመው?
አቤኔዘር ጌታሁን በዚሁ ስልክ
አንድ ጊዜ የቴሌግራም እስካ- ስሙት አቤኔዘር ጌታሁን ነው።
አ በጣም እስካሁን በጣም ብዙ ጊዜ እየደወልኩ እስካሁን ምንም መፍትሄ የለውም። አንድ ወር ምናምን አለፈው። አሁን እ፣ ከእነንትኑ ምናምን ሁሉ ነገር ልኬያለሁ። ያሸነፍኩበትንም cashout withdrawal ይላል፣ ግን አልገባም ብሩ።
አንድ ወር ሆኖ ነው ያሉት ደንበኛችን።
አንድ ወር ወረድ አልፏል። ልኬ ይኸው ልኬልሻለሁ። ልኬ አንድ- ቴሌግራም ላይ ግቢና ይኸው በጣም ብዙ ልኬያለሁ እ አንድ የቆየ ያየሁት ነው።
እሺ እኔ ደግሞ በጣም ነው የምጫወተው እና ያው ካልተከፈለን ምን ዋጋ አለው?
ስልክ ቁጥር ልስጦትና ወይ ያናግሩ።
ምን ማን- እናንተ ማናገር አችሉም? እሺ ደስ ይለኛል።
እኛ እያስተላለፍንሎት ነው እና አዎ።
ደግሞ እርስዎ ቀጥታ ማናገር ከቻሉ ስልክ ቁጥር ልስጦት የያዙ እሺ እሺ ዜሮ ዘጠኝ ሀያ አንድ okay text አታደርጉልኝም? ቆይ text አይሰራም።
ቆይ እሺ ሀያ አንድ እዛው ቤት እሺ።
ቴሌግራም እሺ ዜሮ ዘጠኝ ሀያ አንድ እሺ ሰባ ስምንት ሰባ ስምንት አስ- አርባ ዘጠኝ
ሰባ ስምንት አርባ ዘጠኝ ሀያ ሁለት
ሰባ ስምንት አርባ ዘጠኝ ሀያ ሁለት አዎ ሰባ ስምንት አርባ ዘጠኝ ሀያ ሁለት አዎ፣ በዚህ ያናግሩት።
ሰ- ሰባ- እስቲ ቆይ አንዴ ሰባ ስምንት ሰባ ስምንት አርባ ዘጠኝ ሀያ ሁለት
ሀያ ሁለት እሺ እሺ እሺ አመሰግናለሁ እሺ መልካም ቀን።
እሺ ቴንክ ዩ ኦኬ